बिल्कुल
Hello. Hello
ጤና ይስጥልኝ።
ሰላም ነው።
አለን እግዚአብሔር ይመስገን።
እ, እቃ ለማዘዝ ፈልጌ ነበረ።
እሺ፣ የእቃውን ኮድ ታውቂዋለሽ ጆሹዋ?
እም?
የእቃውን ኮድ እ, የእቃውን ኮድ፣ ዘጠና የእቃውን ሰባት መለያ ኮድ።
ዘ- ዘጠና ሰባት
ዘጠና ሰባት ነው የሚለው ቲቪ ላይ አዎ
እርግጠኛ ነሽ?
አዎ።
ሀ- ሀያ አንድ ብሎ ነው የሚጀምረው።
እስኪ ሀያ አንድ ሶስት አረጋግጪ ዘጠና ሰባት ነው። እሺ አረጋግጠሽ ደውዪ።
እሺ
Thank you